ሄሎ
ሄሎ ጤና ይስጥልን።
አብሮ ይስጥልን።
ቶም ቤሎ ካይ ናችሁ አይደለ?
አ
እኔ የምደውላችሁ ከ We Plus Solution ሲሆን
ምናልሽ እኔ የምደውለው We Plus Solution ከሚባል company ነው።
ምንድን ነው ደግሞ እሱ?
We Plus Solution የሚባል company ሲሆን company አሁን ላይ አንድ app develop አድርጓልና ምን ምን?
አንድ app develop አድርጓል company ውና
እሺ ልደውልልሽ፣ ከስተመር አለኝ።